ጤና ይስጥልኝ ማችሁ በርገር።
ሰላም እንዴት ነሽ?
እግዚአብሔር ይመስገን ሸዋርማ አለ እንዴ?
አለ። አዎ።
ስንት ነው?
ምን ሸዋርማ?
ችክን
አንድ ስኩን ቦሌቶ ቴካዌ ነው።
አዎ።
እሺ ልልሽ።
እሺ
አራት መቶ ዘጠና አምስት ብር።
እሺ delivery free ነው ወይስ?
አዎ free ነው።
እሺ መልስ እደውልልሻለሁ። አመሰግናለሁ።
እሺ እሺ